deposit ሳደርግ መቶ ብር ቆርጠውብኝ ወደ game አልገባልኝም
ወደ game ኡ አልገባልኝም። deposit ነው።
deposit ኣ
እሺ አንዴ ቆይ አንዴ ላስተላልፍልሽ።
እሺ እንትኑንም ልኬ ነበር ማታ ነበር
ሄሎ ሄሎ ጤና ይስጥልኝ። እሺ ያለ ስልኛል withdraw አድርገህ ነው አይደለ?
አ withdraw አድርገህ ነው።
አራ deposit አድርጌ ነው ከምን ላይ ነው deposit ያደረገው?
ከኤምፔሳ ኤምፔሳ። እሺ አዎ።
ኤምፔሳ ግብይት እንደፈጸምክ የሚያረጋግጠው message ገብቶልሃል አይደለ? እንደከፈልክ።
ልክ ዋለው እሱ ነው እሺ ማን የቴሌግራም ስምህ?
እ የቴሌግራም ስምህ ሙስጠፋ ሙስጠፋ። መቼ ነው የላከው?
ትላንትና ማታ ሙስጠፋ አብዲላህ የሚል ነው።
ሙስጠፋ ሀጂ
ሙስጠፋ ሀጂ
H A D
እም። እስኪ አሁን ድጋሚ hi ትለኛለህ። እየመጣልኝ አይደለ?
እ እየመጣልኝ አይደለም። ድጋሚ hi ትለኛለህ።
ምኑን ድጋሚ hi በለኝ እስኪ ቴሌግራም ላይ እየመጣልኝ አይደለ?
እሺ በቃ hi እላለው አሁን ነው እሺ